ያ ሁሉ በፍቅር የተወያየነው ቃል ኪዳን አፍርሰሽ መለወጥሽ ምነው መለወጥሽ ምነው የጣትሽ ቀለበት ምን ያስታውስሻል? የሚያሳዝን እንባ ካኔ ውስጥ ይፈሳል። በቀለበት ታስረን በሀብል ታጥረን ልንኖር ነበረ ቃል ኪዳን ገብተን ቃል ኪዳን ገብተን በቃል ኪዳን ጸንተን አብረን ልንኖር እስከ ዘላለሙ ምኞቴ ነበረ ያ ሁሉ በፍቅር የተወያየነው ቃል ኪዳን አፍርሰሽ መለወጥሽ ምነው መለወጥሽ ምነው የጣትሽ ቀለበት ምን ያስታውስሻል? የሚያሳዝን እንባ ካኔ ውስጥ ይፈሳል። በቀለበት ታስረን በሀብል ታጥረን ልንኖር ነበረ ቃል ኪዳን ገብተን ቃል ኪዳን ገብተን